አነጋገር የውበት ትዛ የሚማርክ ልብ የሚገዛ ከአንደበቷ የሚወጣው ቃል ማር ነው ጣፋጭ ልብን ይሰርቃል። አነጋገር የውበት ትዛ የሚማርክ ልብ የሚገዛ ከአንደበቷ የሚወጣው ቃል ማር ነው ጣፋጭ ልብን ይሰርቃል። ልኬ ናት ለኔ ልኬ ናት ልኬ ናት በጣም ልክ ናት